hello አቤት ሰላም ጤና ይስጥልን።
አብሮ ይስጥልኝ።
አቶ ዳንኤል ደምስ አቤት ከዊ ፕላስ ሶሉሽን የ transportation ድርጅት ነው የምደውለው ምንድን ነው ይብላል
ዊ ፕላስ እ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እ እ hello ስልክ ማንሰጥ እ፣ ከዚህ በፊት marketing agent ኦቻችን ፊልድ ላይ ወጥተው መዝግበው ነበረ
ነበረ
ፊልድ ላይ ወጥተው መዝግበው ነበረ እና ሰጠው ሰው እናቱ ከሌላ ሌላ የተቀባበላችሁ መሰሩን ነገር አቆሙዛ።
ሀሳባችንን መስማት አይፈልጉም።
ኧረ ምን ሀሳብ ስልኬን እንደ አጥፊልኝ ጭራሽ እንደ- እንደመግቡኝም አልፈልግም። እናት እሺ አባ- እናጠፋሉታለን። ምንም ችግር የለውም። እናጠፋሉታለን።
እንዳትደውይ መልካም እናት መልካም ተሳስተሽ ቀን። ይሁንልዎ። እሺ ቀን
አልደውልም። እሺ